ሄሎ
ሄሎ ጤና ይስጥልን ቤት ቤት
ቅድም ደውዬ የሆነ ወንድ አንስልኝ ነበርና እሺ ምንድን ነበር ሄሎ እ
በቴሌግራም አላሙጡ
እሺ ቤተሰብ ቤት ቁጥር በሳንቲም ያረከው ደውለላቸው ነበር አዎ ደውዬ ነበረ።
ምን አሉክ ሪፖርት ተደርጓል። እኔ approve ላድርገው ቆይ አንዴ ምናምን ብሎ ነበረ። ያን ብቻ ወስቶል እና አልገባልን
አልገባኝም። እኔ ወዲያው
አሁን ነው የደወልከው የነበረው አዎ በቃ ትንሽ ጠብቅና ያው ያስገቡልካል ደውለላቸው ከነበር ይገባላል ትንሽ ጠብቀው ትንሽ ደግሞ በነገራችን ትናንትና ደውዬ ሪፖርት አድርጊሽ ነገ ይገባል ብዬ ነበር። ደግሞ አ፣ ትናንት እሑድ ስለነበር ዛሬ ስለሚገቡ ያደርጉልሃል ከደወልክላቸው እሺ